hello hello
hello
ሰላም ጤና ይስጥልኝ ቴሌቪ
ጤና ይስጥልኝ። ሰላም ነው?
አለን ምን ልርዳዎ
አይ መቼስ እየመጣ እየመጣ ነበረ እና የሆነ ጨዋታ እ- እ- እ- ለመጫወት ፈልጌ ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እም፣ አንድ ቁጥር ላይ ይመዝገቡ
okay
ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛ እና እንግሊዝኛ አለ
እሺ።
እሺ ከዛ መልካም ጥያ- ጥያቄዎቹን ልጫወት።
አ አለ
እሺ እሺ እሺ